ሌላ በቃ ቤተሰብ እንትን ስለተስማማ እንትን በሉ መምጣት ትችላላችሁ አይደል? አሁን በቃ እኔ አንዴ ፒኑ ስንት ናገኛለሽ ግን ምን አልሽኝ?
percent ኡ ስንት ናገኛለሽ?
ንጉስ ንጉሴ ቆይ አንዴ ንጉሴ ተረፈ ነው አይደለ? ሲክስ ንጉሴ ተረፈ እሺ እንትን እዛ communicate አድርጋችኋል አዲስ communicate አድርገናል። አዎ ችግር የለውም ምንም ሀሳብ አይቆሽ communicate አድርገናል።
ግን እኔም አንዴ እንዳሳውቃቸው ፍቃድ ስጭና ሲዘይን ስልክ ምን አልሽኝ?
እነሱ ወጥተዋል። አምቡላንሶቹ ወይ ይመጣሉ ግን ላይተኖቹ ማናገር ስላለብኝ ስልክ ስጭና ሲዘይን እ እሺ እኔ አይደለም communicate ያደረግኩት already እዛ የሚሰራ የእኛ CEO ነው communicate ያደረገው። እስቲ ስልኩን መል- ፈልጌ ልላክልሽ። እሺ እንትን ስለማይልሽ አንኩና አስተሽ ብላ እሺ